ሰላም ጤና ይስጥልን ቤተሰቦች ሰላም ጤና ይስጥልን። ሄሎ ሄሎ፣ ሰላም ነው ወይ እንዴት ነሽ?
አለን አለን።
አለን አለን። withdraw አድርጌ ነበር ትናንት አራት ሺህ ብር ወደ ቴሌ ብር እሺ
system ኣችሁ አይሰራም። ስልክም በጣም አዛ አድርጎኛል። ቴሌግራም ላይ ጽፌ እስኪ ቻፓዎች የሆነ ችግር አጋጥሟቸው ነው መሰለኝ አለኝ ልጁ።
መቼ ነው?
ትናንት አስራ አንድ ሰዓት አካባቢ አስራ አንድ በዚህ ስልክ ነው?
እ እ በዚህ ስልክ ነው። አዎ። ሄሎ
እሺ አንዴ ይጠብ
okay።
አራት ሺህ ብር ነው አይደለ?
አዎ አዎ።
እሺ አሁን ልክላቸውና manual ያስገቡልሃል። እሺ
እ እ manual ያስገቡልሃል። አሁን
እሺ ይቆያል።
process ላይ ስለሆነ ያሳየኝ ትንሽ ደቂቃ
እሺ ልላክላቸውና እሺ እሺ መልካም ቀን።
አይ